ጨክኖ አይወርስም አይቆርጥም ጨክኖ ቀልቦን የታዘዘ በፍቅር የተያዘ ቀልቦን የታዘዘ በፍቅር የተያዘ አይወርስም አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቦን የታዘዘ በፍቅር የተያዘ ቀልቦን የታዘዘ በፍቅር የተያዘ ሳይጎድል ሳይጠፋ ዳኝነት ባገሩ የፍቅር አዛዥነት ምንድነው ነገሩ? ውረዱ ጣሚለኝ ወስዶ በያገሩ ፍቅር አዛዥ ነው ወይ እንዲያው ለነገሩ? ፍቅር አዛዥ ነው ወይ እንዲያው ለነገሩ? ስሸሸው በእጃይን ስርከው ልቤኔ ታዘዛል ሲጨንቀው ስሸሸው በእጃይን ስርከው ልቤኔ ታዘዛል ሲጨንቀው ትንሽ ትልቅ አይመርጥ አይለኝ እንዲያው ሲል ፍቅር አወይ ኧረ መውደድ አዛዥ ነው ወይ ሰዎች ፍቅር አዛዥ ነው ወይ ኧረ መውደድ አዛዥ ነው ወይ ሰዎች ፍቅር አዛዥ ነው ወይ አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቦን የታዘዘ በፍቅር የተያዘ ቀልቦን የታዘዘ በፍቅር የተያዘ አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቦን የታዘዘ በፍቅር የተያዘ ቀልቦን የታዘዘ በፍቅር የተያዘ ጭቃሹም አይደፍረው አይነካው ምስለኔ የፍቅር ስልጣኑ አልገባኝም እኔ እንደ አዋጅ ነጋሪት ልብ የሚጎሽመው እንዲህ ሊያረግ ነው ወይ ፍቅር የተሾመው እንዲህ ሊያረግ ነው ወይ ፍቅር የተሾመው በጨነቅ ተጠበል እያለ እንደ ፍቅር አዛዥ የታለ በጨነቅ ተጠበል እያለ እንደ ፍቅር አዛዥ የታለ አንዱን ካንዱ አይመርጥ አይለኝ እርር ቁጥር ሲያሰኛ ወይ ኧረ መውደድ አዛዥ ነው ወይ ሰዎች ፍቅር አዛዥ ነው ወይ ኧረ መውደድ አዛዥ ነው ወይ ሰዎች ፍቅር አዛዥ